televiza xaggifnee baakuma naayit ogzoo መረጃ ልስጠው።
በሌተር ኦፍ አክሰፕታንሲ ቪዛ ፕሮሰስ ማድረግ እችላለሁ እንዴ?
በምን አሉኝ?
በሌተር ኦፍ አክሰፕታንሲ
ከየት ነበረ አክሴፕታንሱ ያገኙት?
ከአሜሪካ ነው ከአሜሪካ በትምህርት አፕላይ አድርገው ነው?
አይደለም በእንትን ነው ማለት በስብሰ- የስብሰባ ነው።
የስብሰባ አዎ፣ ቀኑ ያላለፈበት ከሆነ ይችላሉ።
ቀኑ አላለፈበትም ገና ለ March ነው።
አዎ፣ እንደዛ ከሆነ apply ማድረግ ይችላሉ።
OK በ letter of acceptancy ማለት ነው።
አዎ፣ ለስብሰባ እዛ እንደሚሄዱ የሚገልጽ ነው አይደለ?
አዎ ስብሰባ እዛ እንደተጠሩ ለስብሰባው ደግሞ መሄድ እንደሚችሉ ይገልጻል።
አዎ።
ስለዚህ እንደዛ ከሆነ apply ማድረግ ይችላሉ። አዎ።
እሺ እሺ። እና እሺ፣ እንዴት apply እንዳረገው ማድረግ እንዳለበት እንደነገሮት ይፈልጋሉ?
አይ እዛ እንትን ኤምባሲ order አድርጌ ነበር ነው።
እሺ፣ አዎ ይቻላል። እንደዛ ከሆነ እሺ እሺ። ለቪዛን ስለደወልን እናመሰግናለን። መልካም ቀን።
እሺ ላንቺ ምን